ሄሎ አቤት
እንኳን ወደ ሻሸመኔ ከተማ በነፃ ስልክ ጥሪ ማዕከል በደህና መጡ ምን እናግዝዎት ሄሎ
አቤት የኔ እንኮ ስልክ አይደለም የኔ እንኮ ስልክ አይደለም
አይደለም ተሳስተሻል
ጥሩ እሺ ይቅርታ ችግር የለም